ጤና ይስጥልን።
እግዚአብሔር ይመስገን። ሰላም አሉ።
እግዚአብሔር ይመስገን። ለህፃን ልጅ እንትን ለማ- ለመጠቆም ነበር።
እሺ ይቻላል። እድሜዋ ስንት ነው?
እ ሶስት ወር ከ- ሶስት አመት ከሰባት ወር።
እሺ ይቻላል።
እሺ
ስሟ ማን ነው? ህፃኗ የህፃኑ አርሴማ ግዛቸው።
ሶስት አመት።
ከሰባት ወር
የወላጅ ስልክ የወላጅ ስልክ 0912
እሺ 43
እሺ 13 04
አስራ ሶስት 04
አድራሻቸው የት ነው?
እ ወደ ቡልቡላ
አዲስ አበባ። የእርስዎ ስም ማን ይባላል?
ብርቱካን አክስቷ ነኝ እኔ።
እሺ ብርቱካን ማን?
ምስጋናው
ስልክ ሊያዝ ብርቱካን የእርስዎ ዜሮ ዘጠኝ አይ 20
እሺ 53 32 01
ማስታወቂያው ምን ላይ ነበር ያዩት?
እም፣ ሁሌ ነው የምከታተለው የእሸቱን
እሺ ግን አሁን እ፣ ቁጥር ያገኘሁት የመጨረሻው ይች ህፃኑ የቀረበችበት።
ዩቲዩብ ላይ አዎ
እሺ እናመሰግናለን። መልካም ቀን። ሰላም ዋሉ። እንደውላለን።
እሺ ሄሎ ሚስቴር። አዎ ሰላም ናችሁ?